hello ለቴስትር ማከ
ላይ ይሰማል ይሰማል።
የበረራ እንትን ፈልጌ ነበር ከኮምቦልቻ ወደ አዲስ አበባ ለመቼ
እ?
ለመቼ?
ለእሁድ
የአሁኑ እሁድ አዎ
ለስንት ሰው ነው የፈለጉት?
ለአንድ ሰው
እም፣ እሁድ ምናልባት ሙሉ ነው።
እ?
እሁድ ሙሉ ነው።
እሁድ ሙሉ ነው?
ሰኞ፣ ማክሰኞ ሙሉ ነው። ሮብ ነው ያለው ወይ ደግሞ ነገ ቅዳሜ
ነገ አለ ነገ አለ። አዎ
በስንት ሰዓት አክ- አምስት ሰዓት ከአርባ እና ዘጠኝ ሰዓት ላይ የዘጠኝ ሰዓቱ ትንሽ business class ነው፣ ውድ ነው
የዘጠኝ ሰዓት ውድ ነው እሱ business class ነው። የአምስት ከአርባው ግን አራት ሺ አራት መቶ ሀምሳ ስድስት ብር
የዘጠኝ ሰዓቱ አራት no ሰዓት no no የአራት ሰዓቱ የአምስት ሰዓቱ ነው እንደዛ። የዘጠኝ ሰዓቱ ስድስት ሺህ ብር ነው። ስድስት ሺህ ሁለት መቶ አስራ ሶስት ብር
ስድስት ሺህ ሁለት መቶ አስራ አምስት የ- የዘጠኝ ሰዓቱ የአምስት ሰዓት ከፈለጉ ግን አራት ሺህ አራት መቶ ሀምሳ ስድስት ብር አለ ለነገ።
ለነገ ማለት ነው።
አዎ።
ለእሁድ ነበር የተፈለገው እ እ ለእሁድ ነበር እሑድ ሙሉ ነው። አሁን ይሄኛውም ቶሎ እንትን ካላሉበት ይሞላል። ትንሽ ቦታ ነው ያለው።
እስኪ መልሼ ልደውል።
እሺ ይችላል።
እሺ እናመሰግናለን። መልካም ጊዜ ይሁን።
እሺ ነው